Hello ጤና ይስጥልን። ChipChip ደህና ዋልሽ? cancel ማድረግ ፈልጌ ነበር order
አድርገው ነው እ አሁን order አድርገው ነው።
ዛሬ ነበር order ያደረግኩትና estimated ኡ ሰኞ ነው የሚለው።
አዎ አስቤዛ ነበር order ያደረጉት።
አዎ ስለዚህ refund ነው የምናደርግሎት። fail ሲያደርግ
መቼ ነው fail ያደረገው?
fail የሚያደርገው ሀያ አራት ሰዓት ሲሞላው ነው።
በምን reason ነው fail ያደረገው?
Hello ወይ- ይሄኛው አሁን የእርሶ group ሞልቷል አይደለ?
አዎ ሞልቷል።
okay፣ ሁላችንም ስለዚህ ከፍለን- ሰኞ ነው ያሉት።
አዎ ም፣ በቃ ሼን refund እናደርግሎታለን ለእርሶ አጠቃላይ የ group ኡን።
እሺ፣ በዚህ እሺ።
ስልክ ቴሌብር አዎ ሊዲያ ይገኝሻል አይደለ?
ቁጥሩ?
ሊዲያ አዎ፣ አዎ።
የሶስታችሁም እ፣ በእርሶ ነው የሚገባው አንድ ሺ ስምንት መቶ ሰባ ስምንት ብር።
እሺ ማለት እሺ እሺ፣ እናመሰግናለን። መልካም ቀን።